ጤና ይስጥልኝ ቤት ጤና ይስጥልኝ።
ሰላም እንዴት አመሸ?
አለን አለን። በቻፓ request አድርጌ ሁለት ሺህ አምስት መቶ እሺ አልገባም ወደ ንግድ ባንክ እና እም።
እስከ አራት ሰዓት ስለምንሰራ ወደ ደርስ ሲል ሰዓቱ አሳውቀን ብላኝ ነበር።
እሺ ቤተሰብ ቁጥር የደወልክበት ነው?
አይደለም ዜሮ ዘጠኝ ዘጠና አንድ እሺ
ሰማንያ አምስት እሺ ሰላሳ አንድ ሀያ ስድስት ሰላሳ አንድ ስንት ሀያ ስድስት ሀያ ስድስት ስንት ብር ነው?
ሁለት ሺህ አምስት መቶ ዛሬ ነው?
አዎ እሺ ጠብቀኝ። ስንት ሰዓት ነበር ይዞ ያደረግከው?
I don't ወደ አሁን ቅርብ ሰዓት almost አንድ ሰዓት ሁለት ሰዓት
እም፣ processing ላይ ነው። እሺ ለቻፓ አዎ።
አሳውቅ እላለሁ ቶሎ እንዲያስገቡልና ጠብቀውና ይገባል። process ላይ ነው።
እሺ።
እሺ መልካም ምሽት፣ እናመሰግናለን።